Hello
Hello
Hello
እ ይሰማል። አገልግሎቱን ለማቋረጥ ነበር። ሊያቋርጡልኝ ይችላሉ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥርን ይጫኑ።
ምን አሉ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና ስድስት ቁጥርን ይጫኑ ይቋረጥሎታል።
እሺ እሺ እሺ እሺ